እዛው ጣጣ ደረሰባት። ሰላም ነው።
ተላላላ በሱ ቤት ነው።
እግዚአብሔር ይመስገን። በዚህ ቤት ቤት መጠቀም ፈልጌ ነበረና እሺ
ቤት ቤት password ምናምን የሚለውን ሞልቼ ደግሞ password ን login ስለው አይገባልኝ።
እሺ የሞላኸውን password ንገረኝ። ምንድን ነው የመጀመሪያ ካፒታል ነው አይደል?
no ስልክ ቁጥር መጀመሪያ ስልክ ቁጥር አለ። ከዛ በኋላ ደግሞ password የሚለው ላይ እሺ
ሰባ ስድስት
የመጀመሪያ capital letter መሆን አለበት፣ ከዛ small letter፣ ከዛ ደግሞ symbol መግባት አለበት። አንድ symbol አንድ symbol መግባት አለበት። ልክ እንደ at hashtag ምልክቶች አሉ አይደለ?
አዎ እንደ እነሱ ደግሞ አንድ መግባት አለበት። ቁጥሩ ስምንት character መሆን አለበት።
ስምንት አባ አ አ
እሺ ካ- ቆይ እኔ አሁን ለምሳሌ ማለት ነው እ ትልቅ ትልቅ አድርጌው እሺ ከዛ በኋላ ምን እ፣ okay፣ ትልቋን ፊደል አርጋት።
ፊደል ለማድረገው አዎ ትልቋን አሁን ትልቋን ፊደል አንድ፣ ከዛ ደግሞ ትንሿን ፊደል፣
እሺ ከዛ ደግሞ symbol ልክ እንደ at ወይም hashtag የሚሉትን፣
እሺ ከዛ ደግሞ ቁጥር አስገብተ እ፣ ስምንት መሆኑን አረጋግጠ new password የሚለው ላይም confirm የሚለውም አንድ አይነት መሆን አለበት። ከዛ register ስትለው ይከፍታል።
እሺ እኔ ውድ በቃ አመሰግናለሁ።
እሺ አባቴ መልካም ምሽት።
እሺ ላንቺ እሺ